ጉዳይን የደወሉት ነው?
hello አይሰማም። ጉዳይን የደወሉት
እ ትላንት ደውዬ ነበርና እሺ፣
ቢሮአችን መጣ እስከምታናግረን link እንልክልሃለን በዛው ስራዎችን ሲወጡ በዛው ስታይ ቆይ ምናምን ተብዬ ነበር። ስላልተላከልኝ ለማናገር ነው።
አልተላከሉትም የቴሌግራሙ።
ያው
እሺ፣ አሁን በስ በደወሉት ስልክ ቁጥር ነው የሚገኙትኝ።
ያው
እሺ፣ አሁን text አደርግልዎታለሁ።
እሺ፣ አመሰግናለሁ።
እሺ፣ መልካም ቀን።